ሄሎ ሰላም ጤና ይስጥልን። ቴሌቪ
ነበር
አቤት፣
ነበር ትኬት
እ?
ትኬት ደርሶታል የሚል ሜሴጅ እየገባኝ ነበረ።
አዎ ትኬት ጌሞችን የሚጫወቱበት ድሎትን የሚሞክሩበት ኮከብ ዘጠኝ ሰማንያ አምስት ምላል ብለው ይደውሉና አንድ ሶስት ቁጥር ላይ ለመጫወት
ደርሶታል የሚል ነገር-
አቤት ደርሶታል- ደርሶታል የሚለው ጨዋታው ለረፍም
እኮ በ- በሚገ- በገባለት ትኬት ሰው ጌሞችን ይጫወታሉ፣ ድሎትን ይሞክራል። እሺ